hello ጤና ይስጥልኝ አክሽን ኢትዮጵያ እባክዎ ምን ልርዳው?
ሰላም እንዴት ነሽ?
እግዚአብሔር እንትን ይመስገን።
app ኡን አውርጄ register ለማድረግ እየሞከርኩ ነበረ እ እና register አድርጌ እ ነበረ ተመልሼ ስገባ ግን እ እንትን ይለኛል valid የተመዘገብኩ የለም በዚህ user name እና በዚህ password ይለኛል።
ረስተሽ ይሆናል ወይ register user ለማድረግ?
name ና አይ።
password ሽን?
password ኤን ረስቼው እንደሆን ብዬ forget password ብዬ ሌላ pass- password ላከልኝ በስልኬ እ ግን በሱም መግባት ስሞክር እንደዛ ይለኛል። register አልተደረገም account ኡ ይለኛል። እንደ እንደ አዲስ register ለማድረግ ስሞክር ደግሞ already በ email ኡ እና በዚህ ስልክ ቁጥር የተመዘገበ account አለ ይላል።
አዎ ተመዝግበሻል። user name ኡ ላይ ምናልባት ወይ ስልክ ቁጥርሽን አድርገሽ ሞክሪው እስቲ። name ኡ ላይ ስልክ- user name ኡ ላይ ስልክ ቁጥርሽን አድርጊና በስልክ ገብቼ user ስሞክር name ረ አዎ ከዛ እ user name ሽ ምናምን ትለናለና የደረስሽበት ቦታ በስልክሽ ገብተሽ ሞክሪ።
እሺ፣ እሺ፣ ቴንክ ዩ እሺ፣ እሺ፣ አመሰግናለሁ።
እሺ።
እሺ